ሄሎ
ሄሎ፣
ሰላም ዋላችሁ።
እግዚአብሔር ይመስገን።
አሜን፣ እግዚአብሔር ይመስገን።
እሺ እንትን መ- አሁን ማስታወቂያን ሰምቼ ነበር። በስንት ሰዓት የት ቦታ? አመለጠኝ ሳልሰማው በደንብ።
እኔ ነግሬዎታለሁ። የትኛውን ማስታወቂያ ነው የሰሙት?
አሁን አሁን በዚህ ሰዓት እየተላለፈ ነበረ።
stand-up comedy ው እና ወይስ ትምህርቱ አዎ ነው?
stand-up፣ አይ stand-up comedy።
እሺ፣ ትምህርቱን የሚጀመረው stand-up comedy ው የሚሰጥ ይሆናል። መጋቢት አስራ አራት ነው። ሲኤምሲ ቅዳሜ ማለት ነው።
አዎ፣ ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ኢኮኖሚክስ ባለሙያዎች ህንፃ ላይ ነው።
okay። እሺ የመግቢያው ዋጋ?
አራት መቶ ብር
እሺ እሺ፣ በቃ ቦታ የያዙ ይመዝግቡ።
በቃ ጠዋት ላስመዝግብሽ። እሺ፣ ሌሎች ሰዎችም ስላሉ።
እሺ፣ ችግር የለውም። መልካም ቀን። ሰላም ዋሉ።
አሜን።
አሜን።